hello ጤና ይስጥልን ቤተሰብ ቤት እሺ ሰላም። እንትን ትኬት ልነግርሽ ነበር የሆነ postponed ሆኖብኝ አንድ ጨዋታ፣ እሺ
ከዛ የትናንትና የዛ- የትናንትና ጨዋታ ነበር።
እኮ postponed ካለው ሀያ አራት ሰዓት ነው መጠበቅ ያለብህ።
ከዛ ደግሞ አ አ አ ሀያ አራት ሀያ ሰዓት አራት ሰዓት አዎ፣ ሀያ አራት ሰዓት ሲሞላ ያርምላል።
አንሶ እሱን አውጥቶት ማለት ነው።
እንትን አዎ፣ postponed የሆነውን አይደለ አዎ አንድ ጨዋታ postponed ሆነ። ዛሬ የቀረኝ አለፈና አልጽፍልኛል።
እኮ እሱን ነው ምልክ እኮ postponed የሆነው እንትን ካላለ አያርምልህም።
አ ስለዚህ ሀያ አራት post ሰዓት poned ኡ ሀያ አራት ሰዓት መሙላት መሙላት አለበት።
አለበት።
አዎ postponed ሲኖረው ሀያ አራት ሰዓት መሙላት አለበት። ከዛ ሙሉ update ይሆናል።
በቃ እሺ እኔ ቆንጆ እሺ እናመሰግናለን።